Hello ጤና ይስጥልኝ እዮብ
አቤት ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግቦ ነበረ።
አ እ፣ የተመዘገቡት እንደ አሽከርካሪ ነው ወይስ እንደ ተጠቃሚ?
ተጠቃሚ እሺ፣ እ፣ ተጠቃሚ ከሆኑ ዊፕላስ ሶሉሽን user የሚለውን ነው የሚያወርዱት እና የሚጠቀሙት። አሁን እርሶ የተመዘገቡት አሽከርካሪዎችና service የሚሰጡ ድርጅቶች የሚመዘገቡት ላይ ነው።
እሺ እሺ በተጨማሪም አሸናፊ የሚያደርጉትን referral code ያገኛሉ። እሱን invite በማድረግ እ፣ መወዳደር ይችላሉ። አሁን ላይ ያመጣነውን challenge አለ አይተውታል?
አዎ፣ እኔም እኮ እሱን ሰምቼ ነበር እ፣ install አደረኩት።
አዎ user የሚለውን ነው ማውረድ ያለበት።
የዛሬ?
ዊፕላስ ሶሉሽን user የሚለውን።
እሺ እሺ መልካም ቀን።
እሺ፣ መልካም ቀን